ሰላም አርጃማ ወለደው ሰላም ነው።
እግዚአብሔር ይመስገን።
ኳታር ኤርላይንስ በ በአምስት
ምን አሉኝ? ይቅርታ ድምፅ ተቆራርጧል።
ኳታር ኤርላይንስ በአምስት በቀን አምስት ማለት ነው በ- ወይም ደግሞ በእኛ ሀያ ስድስት
በእኛ ሀያ ስድስት እሺ
ስንት ሰዓት ነው በረራ ያለው ወይም ደግሞ ሰባት ሰዓት ሰላሳ ወደ አምስት ዶሃ ነው በረራ ኳታር?
እንዳለው
ወደ ኳታር ነው
no no no ወደ በ Qatar Airlines ወደ ሲያትል
ወደ ሲያትል
አዎ
December አምስት መሄድ one way ን አዎ።
የፈለጉት one way ነው አዎ ስንት ሰዓት ሰባት ሰዓት ከሰላሳ አምስት የሚል እንዳለና እንደሌለ እየ- እሺ፣ በእኛ check አድርግ።
ሰባት ሰዓት ከሰላሳ አምስት
የሲያትል በረራ እያመጣልኝ አይደለም። or 67 87 ላይ ይሞክራሉ።
ኳታር ነዋ
አይ ወደ ሲያትል የሚሄዱ በረራዎችን በ Tuesday December 5 እያመጣልኝ አይደለም፣ በ Thursday
okay እሺ
ሌላ